ሄሎ
ሄሎ ጤና ይስጥልኝ።
በቀን ሁለት ብር እየተበላው በዚህ ስልክ ለምን ነው ይህ መበላት አልፈልግ ለፍላጎቴ ነው ይቆረጥ ነው እሺ እንደዚህ አድርግ። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውልና ስድስት ቁጥር ነካ።
እስኪ እስኪ እስኪ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ መጀመሪያ ትደውላለህ።
ኮከብ ከዛ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ።
እሺ ከዛ ስድስት ቁጥር ነካ።
እሺ
እሺ